ሄሎ ጤና ይስጥልን ቤተሰቦች፣ ራሄል ነኝ። በኮ ምን ልርዳው?
ብሩክ ከሾኔ ካሸሩ ካሸርዋን
ብሩክ ሲስተም ቀመር ሲስተም አልሰራም።
ምን አልከኝ? ብሩክ ቀመር ሲስተም አልሰራም።
ሲስተም አልሰራም።
አዎ
የምን ሲስተም ነው ያስቸገረ? የቨርቹዋል ነው የቨርቹዋሉ አይደለም።
የስፖርቱ?
ቴክኒክ ስፖርት ነው።
አዎ VPN አብርታ ሞክረው። በ VPN እየሰራ ነው።
VPN ላብራ አዎ አዎ። እሺ